ሄሎ ጤና ይስጥልኝ ቤተሰብ ራሄል ነኝ። ባኮም ልርዳው?
እባክህ የድሮ ህብረት ባንክ አድርጌ ነበር አልገባልኝም።
እሺ አንድ የቤት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
በዚሁ ነው።
ተደወልክበት?
አዎ ደወልኩበት።
ስንት ብር ነው?
ሀምሳ ሺህ ብር አስራ አስራ አምስት ጊዜ
የዛሬ ነው?
አዎ የዛሬ ነው።
እሺ አንድ የመስመር ላይ ጠብቀኝ እሺ ቼክ ላድርግልህ።
እሺ
ማን ልበል ስምህን?
ተመስገን አማን።
እሺ ሁሉንም approve አድርጌልሃለሁ። እሺ ከተወሰነ ደቂቃ በኋላ ይገባልሃል። ጠብቀው።
ህብረት ባንክ ነው አይደለ?
እ
ህብረት ባንክ ነው።
የባንክ ስም አይገልጽም። ቁጥሩን ንገረህ። ሶስት ሰላሳ ሰላሳ ሶስት ሶስት ዜሮ ዜሮ አራት አንድ አስራ ስድስት አዎ አዎ ወደዛ ነው።
ዜሮ አርባ አንድ ዜሮ አርባ አንድ ሀያ ስልሳ አንድ አዎ ሰላሳ ሰላሳ አምስት አምስት ሰማንያ አምስት ሀያ አስራ ሀያ ሁለት አዎ አዎ ወደዛ ነው።
እሺ እሺ እሺ ስለ ደወልክ እናመሰግናለን። መልካም ምሽት።
አንድ